እሺ ቻኖሊ noodles ነው ሳር ቤት branch። ቻኖሊ noodles ነው አይደለ? ሳር ቤት branch።
አዎ አዎ።
እሺ ከቢው delivery ነበር የምደውለው።
እሺ
እ order check እንድታረጊልኝ ፈልጌ ነበረ።
እሺ
በ order number 86 33 57 stir fried chicken noodle እና fish salad half አልታዘዛችሁም?
መጨረሻው ሀምሳ ሰባት
እም 86 33 57
delivery እንትን ብሏል ታዟል። ግን እ ምንድን ነው ያለኝ ሞተረኛ ሳገኝ እደውልልሻለሁ በሞተረኛ ነው የምትልኪልኝ አለኝ እና መልሶ አልደወለም።
መልሶ አልደወለም አዎ እንጂ ታዟለሽ። እሺ በቃ መልሶ እንዲደውልልሽ አደርጋለሁ። እሺ